ጤና hello ቪዛ ሚልኪ ነኝ። በ community ጉዞ መረጃ ልስጦ።
አዎ ጉዞ መረጃ።
እሺ
ዱባይ የአጀንዳ ስራ ለመስራት ፈልጌ ምናለኝ?
ዱባይ እሺ
የጀልባ ስራ ምናምን ኤጀንቶች ምናምን የምታውቁ ከሆነ በይ- መረጃ መረጃ ፈልጌ ነበር።
አሀ እኛ agent አንጠቁምም፣ ግን እርስዎ ራስዎት በራስዎ መንገድ apply አድርገው ስራ አግኝተው መሄድ እንዲችሉ ነው የምንረዳዎት።
እንዴት ነው እንደዛ ማድረግ ይቻላል?
እሺ አንዴ መስመር ላይ ጠብቁኝ። ጤና ይስጥልኝ።
አቤት እሺ ምን ነበር ጥያቄዎት?
ጥያቄ ዱባይ የእንትን ስራ ነበር የጀልባ ላይ ስራ።
የ- የጀልባ ላይ ስራ?
አዎ፣ እሺ አግኝተው አግኝተው ነው?
አይ አላገኘሁም። እንዴት ማግኘት እንደሚቻል እና